ይሁዳል hello hello አቤት አቤት፣ አይሰማም?
ይሰማል ይሰማል ነው እንዴ እግዚአብሔር ይመስገን። ሰላም ነው አባ?
ሰላም ነው አለን ይመስገን።
እንትን ገንዘብ አለን ብና አልወርድም አለ ምን አልከኝ?
ገንዘቡ አልወርድም አለ deposit አንድ ነው ሺህ ወይስ አርባ ሺህ withdraw ነው?
deposit
deposit ነው deposit ነው።
deposit ነው አውጥቼ ቴሌብር ልኬ ማለት ነው እ?
ምን አልከኝ?
ቴሌብር አውጥ- ከ game ኡ አውጥቼ ማለት ነው ከቴሌ ብር አይ ከቴሌብር ልኬ ነበር አ- ከቴሌ ብር ወደ Best Bet።
አዎ እሺ፣ እንደዛ ከሆነ ደግሞ እ፣ መቼ ነበር ቀኑ?
ሁለት ቀን ያልፋል መሰለኝ ማታ ነበር እንደውም ይቀርባል ሁለት ቀን እ፣ ይቀርባል
አንዴ ሰባት ሰዓት ላይ ደውልልኝ።
እሺ እሺ አባቴ፣ ይቅርታ እሺ።
እሺ እሺ ችግር የለም